ጤና ይስጥልን። ቤት ቤት ረዴት ነው የምንረዳው?
ዊዝድሮዋል ነበር በሳንቲም ፔ አልገባም። ጠዋት ነበር የላኩት።
እሺ አንዴ ጠብቀኝ።
ሰላም ጤና ይስጥልኝ። ስንት ብር ነው?
አስራ አምስት ሺህ ብር ነው።
በ- እም፣ የቤት ኪራይ ስልክህን ንገረኝ።
ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት አርባ አንድ አርባ አንድ ዜሮ ሰባት ዜሮ ሰባት ዜሮ ሰባት ዜሮ ሰባት አንድ ሺ check ላድርገው፣ ጠብቀኝ።
እሺ።
አዎ፣ ወደ ቴሌብር account አስራ ሶስት አርባ አንድ ዜሮ ሰባት ዜሮ ሰባት
አዎ።
confirm አድርጌልሃለሁ። ገብቶልሃል። እሺ check አድርገው።
እሺ፣ እሺ፣ thank you።
ተደወሉ። እናመሰግናለን። መልካም ቀን።
እሺ